ቁልፉ ባለፈው ራሱ ገዝቻለሁ ፍሉድ ሶስት መቶ ጨምርበት ችግር የለውም
ሄሎ
እሺ እቱን ኦ
ብሪ ፍረዴን ባ ሱካረና ብቴ መኪና ኬሰና ኬሳ ማና ብታ ሱካር ኤ እሺ እናቴ እሺ